ሰላም ጤና ይስጥልን።
እንዴት ዋልሽ?
እግዚአብሔር ይመስገን።
ዶንኪ ቲዩብ
አዎ ዶንኪ ቲዩብ ነው።
ከእናንተ ጋር ስራ ለመስራት ፈልጌ ነበር።
እሺ ማስታወቂያውን አይተውታል?
አዎ።
በ- እዛ ስር ቪዲዮ link አለ። ቪዲዮ ስር link አለ መመዝገቢያ።
ምን አልሽኝ? ቆንጆ ቪዲዮ ስር መመዝገቢያ link አለ። በዛው ይመዝገቡ።
ሊንክ አለ
ሄላ አይሰማም?
ወይ? ይሰማኛል። link አለ ቪዲዮ ውስጥ ነው ያልሽኝ?
አዎ ማስታወቂያውን አይተውታል? የዩቲዩብ አዎ፣ አዎ፣ እያየሁት እዛ ስር link አለ።
እሺ፣ በዛ ነው የሚመዘገበው።
አዎ more እናንተን information በደንብ እንድትሞሉ እናንተ በምትገቡበት link እሺ፣ እሺ፣ አመሰግናለሁ።
እሺ